ቅድም ቴሌግራም ቁጥር ስትሰጭኝ ነበርና አይሰራም።
ቴሌግራም ላይ ነው የማይሰራው?
አዎ ማለቴም ውስጥ አስገብቼ save አድርጌው ቴሌግራም ላይ አይሰራም።
የእርስዎን ስልክ ይንገሩኝ።
እሺ ዜሮ ዘጠኝ ስልሳ አንድ
ስልሳ አንድ ሰላሳ ሰባት ዘጠና ሰባት አስራ ሶስት
ማን ልበል ስሞትን?
ብሩክ አብርሃም ወርቁ
የእርስዎ ነው እ፣ ቴሌግራም የሌለው ለዛ ነው እምቢ ያሉት። ቴሌግራም የለዎትም?
በዚህኛው ቁጥር አለኝ እኔ እየተጠቀምኩ ነው።
የለውም ነው የሚለኝ። እኔ invite አድርጉ ነው የሚለኝ።
okay አ እንደውም አሁን ነበር የከፈትኩት።
አሁን አሁን ነው የከፈትከው አ ማለቴ መጀመሪያ ያለውን ኮድ አስገብቼ አሁን ነው የከፈትኩት።
እኮ check አድርገውና የእኛ ስላለ የእኛን መላክ ይችላሉ።
እሺ የእርስዎን check ያድርጉ። ቴሌግራሙን በስነ ስርዓት መከፈት check ላድርግ።